ጤና ይስጥልን ቤት ቤት ለዴት ነው የምንረዳው?
ጤና ይስጥልን።
አብሮ ይስጥልን።
ትኬት ማወቅ ፈልጌ
እሺ፣ cashier code እንገናኝ።
አስራ አንድ አስራ አንድ አርባ ሁለት
አርባ አምስት no አርባ ሁለት አርባ ሁለት አርባ ሁለት
አንድ ሀያ ዘጠኝ አቤት ሀያ አንድ ሀያ ዘጠኝ
እሺ። እሺ በርቷል። እሺ check አድርገው እ?
በርቷል። lost ነው።
ስንት ቡድን ነው የጣለኝ?
ስድስት
እ?
ስድስት ነው
እሺ፣ ስላ- ስላ cashier code ብታይ- እ ሌላ እስኪ ሌላ የልኝ እሺ እሺ ንገረኝ።
አስራ አንድ ሰላሳ ስምንት
አስራ አንድ ሰላሳ ስምንት እ
አመሰግናለሁ።
እሺ